ጤና ይስጥልኝ ቢንያም ነኝ ከኦዳ የኤሌክትሪክ ተሽከርካሪዎች ማምረቻ ድርጅት እባክዎ ምን ልርዳዎ ሌላው ሌላው
ያው ተደውሎ ነበረ
ኦሮምኛ፣ አማርኛ ኦሮሚ ፈንቤቱ እሺ ኦሮሚ ፈንቤቱ
እንኳ
እሺ ቢልቢልተኒ ቱተኒ
ብልብል
እሺ ነጋታስ